હેલો હેલો હવે સલામ નો ભંડીને આ લોક જાગીર મુશ્કેલ હાલો બેસી નહીં
હા હાય ቤቲ ተረስ አለን እግዚአብሔር ይመስገን ሰላም ነው።
አለ አለ ደውለህ ነበር መሰለኝ አይደለ?
አው እንትን አልልም ማለት ስልክ አያነሳም ምናምን ኦኬ።
ጭራሽ ማስፈራሪያ ምናምን ይልካል አረ እውነት እሺ፣ እንደዛ ከሆነ እንትን የትራን- በእኛ ሳይድ የምታሳየውን ትራንዛክሽን ኮዱን ልላክልክና አንተ ነህ እሺ ለእነሱ የምትልክላቸው እኛ ከእነሱ ጋር connection ስለሌለን ማለት ነው።
ለቴሌ ብር ነው አዎ ለቴሌብር እሺ እሺ ማለት እ፣ እዝ- እንትን ፌስቡክ ላይ አውርታኝ ነበር ቅድም አዎ አዳነ የሚለው አ- ነው አይደለ?
እ እ አዳነ የሚለው ነው።
ኢሳያስ ኢሳያስ okay ኢሳያስ ቆይ አንዴ እሺ መሴንጀር ላይ ነበር ያወራ ነው ትክክል አዎ
በመሴንጀር ስምህ ነው ወ- ኢሳያስ አይደለ አዎ okay እሺ ድጋሚ አንዴ hi ትለኛለህ ከላይ እንዲመጣልኝ እሺ እሺ እሺ እሺ